ሄሎ ሰላም ጤና ይስጥልኝ ብሽት ቤት
ጤና ይስጥልኝ ከይቅርታ ጋር የሆነ ቤስት ቢት እሺ አንድ ሺ በንድ ከሆነብኝ ወደ ቴሌ ቴሌ ብር ጣልቼ አልገባኝም።
እ
አንድ ሺህ ብር እ
ወደ ቴሌ ብር
ልከህ ነበር ልከውን ነበረ አልገባኝም። ያው ትናንትና እሁድ ማታ እሺ ስልክህን ንገረኝ
ዜሮ ዘጠኝ አስር አስር አስራ አራት አስራ አራት ስልሳ
እ ስልሳ ሰባት እሺ መጨረሻ ስንት ዜሮ ሶስት
ትላንትና ነው አይደለ አዎ አዎ አዎ አዎ ሌሊት
አዎ፣ አሁንም pending ላይ ነው ትናንት ደውለህ ነበር እንዴ
አይ ቅድም ደውዬ ነበረ ቅድም በቃ ለሳንቲሞች ተልኮልሃል ትንሽ ጠብቀን እሺ እነሱ አንደምዲ ነው ሰሌክት የሚያደርጉት ለዛ ነው እሺ እሺ አባ ስለደወልክ እናመሰግናለን አመሰግናለሁ እሺ